ናይ እንሳፈርን ናይ እንሳፈርን ናይ እንሳፈርን ናይ እንሳፈርን የምድሩ ኃላፊ ነው በሰማይ ባቡር እድሜ ለተፈሪ አሳየን ታምር ናይ እንሳፈርን ናይ እንሳፈርን ናይ እንሳፈርን የምድሩ ኃላፊ ነው በሰማይ ባቡር እድሜ ለተፈሪ አሳየን ታምር ናይ እንሳፈርን ከተዋለን ቆየን ከቆየን ተገየን እድሜ ለተፈሪ አይሮፕላን አየን ናይነሳበር ናይነሳበር ናይነሳበር የምድሩ ኃላፊ ነው በሰማይ ባቡር እድሜ ለተፈሪ አሳየን ታምር ናይነሳበር ራሴን ወገቤን ብሎ ሳይናገር ደሴ ወድቆ ቀረ የአይሮፕላን ነገር ነይንሳፈር ነይንሳፈር ነይንሳፈር የምድሩ ኃላፊ ነው በሰማይ ባቡር